Hello ወያኔው ስንት ነው ያልሽው?
በጣም ብዙ ልጆች ለምን አ ምን አልሽኝ?
ጤና ይስጥልኝ።
እ፣ ወያኔው ስንት ይባላል?
ወያኔ ቤት ነው።
አ ቀዩ
ቀዩ የለም አባት ምንድን ነው የሆነ ነገር አሁን አይቼዋለሁ። ምንድን ምን አይነት ቀዩ ቀዩ ወያኔ ቤት የለንም።
አ
ቀዩ ወያኔ ቤት የለንም። አሁን ላይ
ተደግፈሽዋል እኮ እኮ እሱኛ ተሽጧል። አባት ቆየን። ሌላ ወያኔ ቤት አለን።
ስንት ይባላል? ስንት ሞዴል ነው?
እንቀጥል።
አ
ሞዴሉ እያለ
አ
አስራ ዘጠኝ ሰማንያ ዘጠኝ ነው አ ስምንት መቶ ሺህ ብር